አለሽ ጉሉም አልኳለሽ አንቺ ልጅ ሲያምርብሽ ጉሉም አልኳለሽ ኧረ ጉሉም አልኩሏታል ጉሉም አልኩሏታል ባትኳል እንኳን ያምርባታል ጉሉም አልኩሏታል አበጀሽ የኛ ልጅ ማሳር ተገኘሽ ባማላጅ አበጀሽ